ሄሎ ሄሎ ሰላም ጤና ይስጥልን።
ሰላም አለን ወሰን ነው።
አዎ ከቺፕቺፕ ነበር የምንደውለው።
እሺ ይቅርታ በሀያ ኦርደር አድርገው ነበር አቮካዶ እና አንድ ሰው ተሳስቶ አንድ አዞ ነበር።
እኛ ላይ አዎ እርሶ ላይ ወሰን ቀኖ በሚለው ላይ እሺ እኔ ለልጆች ነው የሰጠው ስራ ቦታ ነበር ያዘዝኩት እና ጠይቅልኝ ነገ ደውይልኝ ጠይቄ ወይ ነው የራኝ ራሴ ልደውል
አይ ይኖራል ካለ ይቅርታ ይኖራል ሰው እኮ ሰውየው አሁን እየጠየቀን ስለሆነ ወይንም check አድርገው ብሩ ስልክሽን ስጪውና እኔ ነገም ቢሆን ለሱ ልክለታለሁ ልጆቹን ጠይቄ እኔ እንደተቀበልኩ ነው የሰጠኋቸው የእርሶን ስልክ ለልጁ ልስጠው።
አዎ ስጪውና ችግር የለውም መልሰኝ በቃ አንድ ኪሎ ነው ሀያ ቢሆን ዘጠኝ ብር check አድርገው ብሩን ይመልሱለት።
ችግር የለውም እ እኔ የምልሽ እሺ እንትን እ ቃሊቲ የታዘዘ ትእዛዝ ነበር በእኔ እንትን ሽንኩርት እሺ
እና ሲመጣ የመጣው የሀያ ዘጠኝ ብሩ አይነት ነው። እኛ ያዘዝነው የሰባ ዘጠኝ ብሩን ነበር የቦካ ምናምን ነው የመጣው እና መልሱት ብለናቸው ነበረ። በእርግጥ እየመጣው ነው ብሎኛል ሹፌሩ
ኦ- okay እና እሺ እሱን አሁን እንዴት ነው ማስተካከለው?
መልሰውታል ፕሮዳክቱ ፕሮዳክቱን መጥቼ ወስዷለሁ ብሎኛል። ዛሬ አስቀምጬለታለሁ።
okay ዛሬ እየመጣ ነው driver ኡ አዎ እመጣ- እመጣለሁ ብሎኝ እስካሁን አልመጣም፣ ግን አመጣ እየመጣው ነው ብሎኝ ነበር። almost ደርሳለሁ ብሎኛል።
እየመጣ ከሆነ ያስረክቡትና እንቀይርሉታለን
እሺ